hello ጤና ይስጥልኝ በሽተቤት
hello ጤና ይስጥልኝ በሽተቤት ሰላም ነው?
ሰላም ነው አለቃ። ትናንትና ብር አስገብቼ ከ CBE ብር ቆርጧል፣ ግን ከ- ወደዚህ ወደ ወደ application ኑ አልገባልኝም።
እስኪ ስልክ ቁጥር ንገረኝ።
ዜሮ ዘጠኝ አስራ አምስት
ዜሮ ዘጠኝ አስራ አምስት ስልሳ ሶስት ስልሳ ሶስት አርባ ሰባት ሰላሳ ሶስት አርባ ሰባት ሰላሳ ሶስት እሺ አንዴ ትደረግልኛለህ? ይቅርታ ስልክም ዜሮ ዘጠኝ አስራ አምስት እሺ ስልሳ ሶስት ስልሳ ሶስት አርባ ሰባት ሰላሳ ሶስት
መቼ ነው እንደዚህ የሆነብህ?
ማታ ማታ እ፣ ልክ ብር ሳስገባ እየቆየ ነው የሚገባው ራሱ ብሩ ያ ትንሽ እንደዛ እየሆነ የብስ ሰው ነው። እሺ ስንት ብር ነው?
ሶስት መቶ ብር
ገብቶልሃል? እሺ አሁን check አድርገሽ።
እ፣ እና ድሮ ደግሞ request withdraw አድርጌ ነበር ስድስት መቶ ብር እሺ እሱም አልገባልኝም እስካሁን።
በቻፓ ነው እሱም።
አዎ
ያ እሱ processing ላይ ነው ያለው። እ፣ የቻፓ ስልክ አለህ እንዴ?
የለኝም ኧረ።
እስቲ ደውልላቸውና processing ላይ ነው አስገቡልኝ በላቸው።
እሺ ዜሮ ዘጠኝ ስልሳ ችግር አይደለም
ዜሮ ዘጠኝ ስልሳ ስልሳ ሰባ ሁለት
ዜሮ ዘጠኝ ስልሳ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት አርባ ያው ቢቆይም ይገባል አይኛው ይገባል ይገባል። አይ processing ላይ ነው መግባቱ አይቀርም። እ፣ ሊያነሱሉ ይችላሉ። ምናልባት መንገድ ተዘጋግቶ ላይገቡ ይችላሉ። ዛሬ ከሰዓት አይ፣ ነው አይ።
ሊገቡ የሚችሉት። ደውልላቸው በኋላ እሺ እሺ